ጤና ይስጥልኝ ሚዲያ ኢትዮጵያ ሮዳስ ነው የባኮ ምን ልርዶት?
ጤና አብሮ ይስጥልን። ድራፍት ማሽናችን በረዶ አይዝም።
እሺ ደንበኛችን ቢጃ አይዲዮትን ይነግሩኛል።
አስራ አራት
አስራ አራት አርባ ሁለት አርባ ሁለት ሁለት ዜሮ ሰባት
ሁለት ዜሮ ሰባት እሺ ደንበኛችን መስመር ላይ ይጠብቁኛል። ይፈልግሎት ዊነር ባርና ሬስቶራንት ነው ዊነር ባርና ሬስቶራንት።
እሺ ሙሉ ስሞትን ይነግሩኛል ደንበኛችን?
የኔን ወይስ አዎ የእርሱ የኔን አዎ የኔ ተካልኝ ብርሃኑ ምን አሉኝ?
ተካልኝ ብርሃኑ ተካልኝ ስልክ ቁጥሮን አሁን በደወሉበት ለያዘው አ አ
ማሽኖ ምንድን ነበር የሆነው?
እ የ- የድራፍት ማሽኑ አይደለ ያሉኝ?
የድራፍት አ የድራፍት ማሽን አዎ በረዶ አይዝም። እ፣ በቃ እንትን እህ።
በረዶ አይዝም።
እ፣ አያቀዘቅዝም ነው። እህ። እሺ ደንበኛችን ቅሬታውን መዝግቤ ወደሚመለከተው አካል አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
ይሄ ነው ችግሩ ዋናው።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።